እርዳ
ትኬት እንድታይልኝ ፈልጌ ነበረ።
እሺ cashier ኮዱን ንገረኝ።
አስራ ሶስት ሀምሳ ሰባት
አስራ ሶስት ሀምሳ ሰባት አስራ ሶስት ሀምሳ ሰባት ሰባ ስምንት ሰላሳ ስምንት ሰባ ስምንት ሰላሳ ሰላሳ ስምንት ሰላሳ ስንት ሰላሳ ስድስት አንድ ሺ አራት መቶ ሀምሳ ስድስት ብር ነካል ይመጠልቃል አልፎ
በሁለት ጨዋታ ሉዝ ነው የኛው ትኬት።
በሁለት እሺ፣ ሌላ አንድ ንገር እሺ አስራ ሶስት ሀምሳ ስድስት አስራ ሶስት ሀምሳ ስድስት አስራ ስምንት ዘጠና ሶስት
እሱም በሁለት ጨዋታ ሉዝ ነው።
አብርደን አብርደ ነው ማን የሚለው ነው
የቼልሲ እና የአንደርሌችት።
እሺ
እሺ ደንበኞች እናመሰግናለን። መልካም ቀን።
አንደርሌች ይሸንፋል ብለው አይደለም